መዝሙር እስራ ወተስዓቱ አአኩተከ እግዚኦ እስመ ተወከፍከኒ ስለ ሕዝቅያስ ተናግሮታል። አቤቱ በረድኤት ተቀብለኸኛልና አመሰግንሃለሁ። ወስላተ ጸላኢ ኢረሰይከኒ ያልተመለሰ ንባብ ነው። ስላተ ጸላእየ ሲል ነው የጠላቶቼም መዘበቻ አላደረግከኝምና። እግዚኦ አምላኪየ ጸራህይኩ ኀቤከ ወተሳሃልከኒ አቤቱ ፈጣሪዬ ወደ አንተ መልሼ ለመንሁ አንተም ይቅር አልኸኝ። እግዚኦ አውጻእካ እምሲኦን ለነፍስየ አቤቱ ሰውነቴን ሙቶ ወደ መቃብር ከመውረድ ነፍሴን ወደ ሲኦል ከመውረድ አዳንሃት። ወአድኀንከኒ እምእለ ይወርዱ ውስተ ግብ ተማርከው ፋርስ ባቢሎን ከወረዱ ከአስሩ ነገድ ለይተህ አንድም ሙተው ወደ መቃብር ከወረዱ ከነሰናክሬም ለይተህ አዳንኸኝ። ዘምሩ ለእግዚአብሔር ጻድቃኑ ሁለቱ ነገድ አንድም ነቢያት ካህናት ለእግዚአብሔር ምስጋና አቅርቡ እሱን አመስግኑ። ወግነዩ ለዝክረ ቅድሳቱ ቅዱስ ቅዱስ ቅዱስ ተብሎ ለሚመሰገን ስሙ መታሰቢያ ተገዙ ለሚመሰገን ለስሙ መታሰቢያ ተገዙ። እስመ መቅሰፍት እመአቱ ወሃይው እምፈቃዱ ከመዓቱ የተነሳ መቅሰፍት ከፈቃዱ የተነሳ ምሕረት ይታዘዛልና። በምሴት ይደምጽ ብካይ ወበጽባህ ፍስሐ አንድምታ ሰረዝ ከመዓት የተነሳ መቅሰፍት ይታዘዛልና። በምሴት ይደምጽ ብካይ ልቅሶ ይደረጋል ከፈቃዱም የተነሳ ምሕረት ይደረጋልና። በጽባህ ፍስሐ ተርላ ደስታ ይደረጋል። አንድም በምስየት ይደምጽ ብካይ ሰናክሬም መጣ መጣ በተባለ ጊዜ ልቅሶ ይደረጋል። ምሽት እንዲከብድ የሰናክሬምን መምጣት ይከብዳልና። ወበጽባህ ፍስሐ በሞተ ጊዜ ተድላ ደስታ ይደረጋል። ንጋት ደስ እንዲያሰኝ የሰናክሬምን ሞት ደስ ያሰኛልና። አንድም በምስየት ማታ በለኪሶን ሰፍሮ ባዩት ጊዜ ወበጽባህ ጠዋት ሙቶ ባዩት ጊዜ አንድም በምስየት ሕዝቅያስ በታመመ ጊዜ ምሽት እንዲከብድ የሕዝቅያስም ደዌ ክቡድ ነውና ወበጽባህ ድኖ ባዩት ጊዜ ንጋት ደስ እንዲያሰኝ የሕዝቅያስም ሕይወት ደስ ያሰኛልና። አንድም በምሴት ማታ ደዌ ጸንቶበት አይተውት ዛሬስ አይድንም ይሞታል ብለው እያለቀሱ ይደዋል። ወበጽባህ በነጋው ቢመለሱ ድኖ አግኝተውት ደስ ብሏቸዋልና። አንድም በምስየት በኦሪት ልቅሶ ይደረጋል ማለት ልጅነት አልተገኘባትም ሀብት ስሬት አልተሰጠባትምና። ወበጽባህ ፍስሐ በወንጌል ተድላ ደስታ ይደረጋል ማለት ልጅነት ተገኝቶባታል ሀብት ስሬት ተሰጥቶባታልና። አንድም በምስየት በምስየት ሐሙስ በሐዋርያት ዘንድ ልቅሶ ይደረጋል። ወበጽባህ ፍስሐ በጽባሃ እሁድ ተድላ ደስታ ይደረጋል። አንሰ እብየ በተድላየ እይታወክ ለዓለም እኔስ ባለ ዘመኔ ሁሉ መከራ አግኝቶኝ በመከራው አልታወክም አልታወክም። በዚህም ሐዊ ነቅፎታል። እንዴት ሰው ሆኖ ባለ ዘመኑ ብዙውስ ይቅርና አንድ ቀንስ እንኳ መከራ የማያገኘው አለ ብሎ አንሰ እብየ እምግእዝየ ኩሉ ሰብ ሐሳዊ ውእቱ ባለው ግን አመስግኖታል። አንድም እኔስ ባለ ዘመኔ ሁሉ መከራ አግኝቶኝ በመከራ አልታወክም ብዬ ነበር አለ የተመቸ እግዚኦ በስምረትከ ሀባ ኃይለ ለሕይወትየ አቤቱ ወደህ ለሰውነቴ ኃይልን ሕይወትን ስጣት። ሜጥከሰ ገጸከ ወኮንኩ ድንጉፀ እማ ሜጥከሰ ኮንኩ ድንጉፀ ገጸ መዓትህን ብትመልስብኝ ግን የደነገጥሁ ሆንሁ። ሀቤከ እግዚኦ ጸራሂኩ ወሀበ አምላኪየ ስዕል እንዘ ስዕል አቤቱ ፈጣሪ ስለምን ወዳንተ ስለምን ወዳንተ መልሼ እለምናለሁ ምንተ ያሰልጥ ደሜ ለመወረርኩ ውስተ ሙስና ሙቼ ወደ መቃብር ብወርድ የኔ ደም ምን ግዳጅ ይፈጽምልሃል እያልሁ መሬትኑ የአምነከ ወይነግር ጽድቀከ መቃብር የሕዝቅያስን ስጋውን አበላኝ ደሙን አጠጣኝ ብሎ ያመሰግንሃልን? መኖ ወልድየ እንዲል አንድም መሬትኑ ይላል መሬትነቴ ያመሰግንሃልን? አንድም ምንት ያሰልጥ ተማርኬ ፋርስ ባቢሎን ብወርድ የኔ መማረክ ምን ግዳጅ ይፈጽምልሃል? መሬትኑ ሰናክሬም ሕዝቅያስን በእጄ ጣለልኝ ብሎ ያመሰግናልን? ሰምዐ እግዚአብሔር ወተሳለኒ እግዚአብሔር ልመናዬን ሰምቶ ይቅር አለኝ። ወኮነኒ እግዚአብሔር ረዳእየ እግዚአብሔር ረዳት ሆነኝ። ሜትከ ላህየ ወአስተብሳህከኒ ልቅሶዬን አርቀህ ደስ አሰኘኸኝ። አንድም ላህይየ ይላል መልኬን ለውጠህ ደስ ያሰኝህኝ ደስ ያሰኝህኝ የሕይወት መልክና የደዌ መልክ ልዩ ነውና። ሰጠትከ ሰቅየ ዋሴተ አቅነትከኒ ሰቅ መከራዬን አርቀህ ተድላ ደስታን እንደ ዝና አስታጠቅከኝ። አንድም ደዌን አርቀህ በተድላ በደስታ አኖርከኝ። ወትፍስት ወትፍስተ ልብ ያነውህ መዋዕለ እንዲል ከመዘምር ለከ ክብርየ ወይደንግጽ ክብርየ እግዚአብሔር አመሰግንህ ዘንድ እንዳልደነግጥ ሰጠትከ። እግዚኦ አምላኪየ ማንሻ አንድም አመሰግንህ ዘንድ በመከራ እንዳልያዝ እግዚኦ አምላኪየ ገኒ ለከ ለዓለም አቤቱ ፈጣሪ ለዘላለሙ እገዛልሃለሁ።